ሄሎ Hello፣ ጤና ይስጥልኝ ወይዘሮ ማታ።
አቤት። እግዚአብሔር ይመስገን።
ሰላም ኖት?
እግዚአብሔር ይመስገን።
ከ Flintstone Homes ነበር የደወልኩሎት።
እ በዚህ ሳምንት ብለው ም- ብቅ ላለው ብሎ ነበር እና ዛሬ ከተመቾት ብዬ ነው።
አ- ዛሬ ራቅ ያለ ቦታ ነው ያለው። በሚቀጥለው ሳምንት ብዬ አለው እኮ ስለም በዚህ ሳምንት ስለማይመች ከሰኞ በኋላ ብዬ ነበር።
ነው እንደዛ ነው ያሉኝ።
አዎ ከሰኞ አዎ።
በኋላ ነው ያልኩ እኮ።
በቃ እሺ፣ አይ አዎ፣ እንደዛ እዚህ ከሆነ አካባቢ እሺ፣ አይ- ስላልንኩ እ አይ እንደዛ ከሆነ እሺ፣ check ላድርጎት ብዬ ነው።
አዎ ትክክል ነው ብለኸኛል ያኔም።
አዎ አዎ እሺ በቃ እሺ፣ እሺ መልካም ቀን።
አመሰግናለሁ። እሺ እሺ